ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። አብሮሽ ትገኛለሽ።
ጽጌ ወልዴ ነው። ከአሪፍ ፔ ነበር የምደውለው።
ከየት?
ሄሎ አቤት አቤት።
ጽጌ ወልዴ ከአሪፍ ፔ ነበር የምደውለው።
አርቼ አዎ ሄሎ ሄሎ ሄሎ
ሄሎ
አቤት አቤት
ሄሎ አቤት አቤት።
ጽጌ ወልዴ ነው።
ጽጌ ወልዴ። አዎ ከአሪፍ ፔ ነበር የምደውለው።
እሺ ምን ልታዘዝ?
ላለፉት አስራ አምስት ቀን በ POS ማሽናችን ላይ transaction አላየንም ነበር እና ያጋጠመ ችግር ካለ ብለን ነበር የደወልነው ደንበኛችን።
እስቲ እስቲ የአህዱ ባንክ POS ስጠኝ።
ሄሎ አቤት አቤት።
ላለፉት አስራ አምስት ቀን በ POS ማሽናችን ላይ transaction ስላላየን
እሺ አይ ብዙ POS ኦች ስላሉ እየተቅንትን እያሉብን ነው።
ያጋጠመ ችግር አለ እንዴ?
ችግር የለውም፣ ችግር የለም። አጋጣሚ ሆኖ ነው።
እሺ ለደንበኞቻችን የእኛን POS እንዲጠቀሙ recommend ታደርጋላችሁ?
ሁሉም ደስ ማለት ነው የሚጠቀመው። እንደዚህ አስገድደሽ ምናምን የሚሆን ነገር አይደለም።
ምናሴ በዚህ ይደረግ አ- በዚህ ተጠቀሙ ብለን እኛ እንትን የምንሰጥበት መንገድ የለም። ያው ሁሉም ደስ ባለው ነው የሚያስቆርጠው። ችግር የለውም። አሁን ዘር ነበር አሁን ቻርጅ አድርገን እንትን እንለዋለን።
እሺ ዛሬ ደንበኛችን ይጠቀምበታለሁ።
እሺ የእርሱን ስም አልበል እህተ እንተ ምን ልትወስድ እስቲ ግን ይዛቸው እሺ እሺ ማየ ፖስ ማሽኑ ላይ ያጋጠመ ችግር ካለ ወይም እኛ የምንረዳውት ነገር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ፣ እሺ፣ እሺ አመሰግናለሁ።
እሺ።